ጤና ይስጥልን።
አወሽልን ሰላም አልሽ?
እግዚአብሔር ይመስገን።
ማሊባባ
አዎ ማሊባባዎች ነን።
የሆነ ኮሮላ ሰባት ሺ ታርጋ ሁለት ሺ ሰባት ኮሮላ የሚል አይቼ ነበርና ካኪ
እ?
ካኪ ነው
ካኪ ከለር አዎ ሰባት ሺ እሱ ታርጋ የለም አባታች ባልቆየ እኮ እና ኦኬ አጋጣሚ አሁን ነበር ያየሁት ቲክቶክ ላይ ነው።
ሌሎች መኪኖች ወይም ሁለት ሰባት አላችሁ ኮሮላ?
ኮሮላ የለንም አለን።
ምንም የለም ኮሮላ።
አዎ ሰሞኑ ግን ይኖራል።
RAV4 ስ አላችሁ?
RAV4 ሁለት ሺ አስራ ስምንት አለ።
አውቶማቲክ
አዎ ስድስት ሚሊዮን
ስድስት ሚሊዮን
አዎ አ፣ እንደዛ እንኳን ትንሽ ይበዛብኛል። ወረድ ያለ ሞዴል ሆኖ አውቶማቲክ ነበር የፈለኩት ወይ ሁለት ሺ ሰባት ኮሮላ ወይ RAV4 ማለት ነው።
ምን አለ
ሁለት ሺ ሰባት ኮሮላ ወይም RAV4 ሆኖ ሞዴሉ ወረድ ያለ ማለት ነው። አስራ ስምንት recent ስለሆነ ይወደድብኛል።
እ፣ ወይ ደግሞ ሰሞኑን ደውሉልን ይገባል።
yeah መልካም check አደርጋችኋለሁ። እሺ thank you